hello hello app ኡን አውርጄው ነበረ እና ኦፒሲ OTP እምቢ አለኝ አልክ አለኝ።
OTP አልክም አሉት።
አዎ እሺ ያስገቡልኛል በዚህ ስልክ ኦቲፒ ቁጥሮትን ይንገሩኝ።
ዜሮ ዘጠኝ ዜሮ ዜሮ
እሺ፣ አንዴ ጠብቁ፣ ይቅርታ። ዜሮ ዘጠኝ ዜሮ ዜሮ አርባ ስምንት
አርባ ስምንት አርባ አርባ ዘጠና
ዘጠና እሺ፣ እየቆየ ሞክሩ። እኔ ለ developer ኦች አሳውቃለሁ፣ ያስፈልጉታል።
እሺ እሺ thank you bye